હેલો હેલો
આવે છે આવે છે
tiene este link.
Abro stilini.
Milletvörsöz televizyonu.
እሺ በዚህ አሁን እንትን ላይ ሜሴጅ እየገባብኝ በቃ ብሩን እየቆረጠብኝ ስለሆነ ማ- ለማቋረጥ ነው የምፈልገው።
እሺ ስልኮትን አንድ ይንገሩ።
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ስድስት እሺ
ዜሮ አራት እሺ
ስልሳ ሁለት
እሺ ሀያ ስምንት
እሺ መስመር ላይ ጠብቁኝ። ተቋ- አቋርጬልዎታለሁ።
እህ ተቋርጦልዎታል።
እሺ እሺ እሺ እሺ እናመሰግናለን።
አሜን። መልካም ጊዜ